ጤና ይስጥልኝ። ብዙ ኢትዮጵያ በስልም የሚዋክም ልርዳዎት?
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
እንትን ኦክሲጅን እናንተ ጋር ነው የሚመዘገበው?
አዎ እኛ ጋር ነው የሚመዘገበው ደንበኛሽ።
አ አ እኛ ጋር ነው የሚመዘገበው ደንበኛሽ።
አዎ አዎ ዩኒቲ ባር ነው።
ዩኒቲ ዩኒቲ ባር አዎ አ ሙሉ ስሙትን ይንገሩኝ።
አምዴ ወልዴ
ማን አሉኝ? ደንበኛ አምዴ አ- አምዴ ዩኒቲ ባለቤት ነኝ።
ይቅርታ አልሰማሁትም። ማን አሉኝ?
አምዴ ወይ አምዴ ዩኒቲ በዩ አምዴ ዩኒቲ አምዴ አዎ አምዴ አምዴ
በደወሉበት ተመዝግብሎት።
አ አ አሁን በደወሉበት ቁጥር ተመዝግብሎት።
አሁን በደውል አ አዎ ዘጠኝ ሀያ አንድ ስልሼ አዎ እዛ እዛ ነው ያለው የት አካባቢ ነው የሚገኙት?
አ የት አካባቢ ነው የሚገኙት?
አዋሪ ሴቶች አደባባይ
አውራሪስ ሴቶች አደባባይ አዎ
አንዴ መስመር ላይ ቆዩ።
አ አንዴ መስመር ላይ ቆዩ። የመዘገብኩሎት ነው።
እሺ እናት እሺ ይህን ነበር አዘጋጅ
አውራሪስ ምን ሆነ ያሉት? አድራሻው ምኑ ጋር ነው ያለው?
አድራሻው አዎ
ሴቶች አደባባይ አዋሪ ሴቶች አደባባይ አ- አዋሪ ሴቶች አደባባይ ቀንሰው ቀንሰው ኧረ ቴፕ መዝኑ ቀንሰው ምንኛ ይሰማኝ እሺ፣ ደንበኛችን መስመር ላይ ተቆየት ይገባ። ትኬት ቁጥሩ ሀያ ሶስት ሀምሳ ስድስት ነው። ጥያቄው አይ።
ተሰዋቃል
ሀያ ሶስት ሀያ ሶስት ሀምሳ ስድስት እሺ እናት።
ከሶስት ቀን በላይ ከቆየቦት መልሰው እኛ ጋር ደውለው እንደ ቅሬታ በዚህ ቁጥር ማስመዝገብ ይችላሉ።
እሺ ሀያ ሶስት አምሳ በደወሉ እናመሰግናለን። ስለ አገልግሎቱ ሰው አስተያየት ከ- ሰላም ወይ ሰላም ወይ ጊዜ ልስጥልሽ መልካም ቀን።